አሁን ይፍረድ ወይ ጤና ይስጥልኝ
ሰላም ነው። እንዴት ነው አለ ወንድሜ፣ እንዴት ነህ?
አለ?
ስልዬ ቆይ ስልክ አላነሳም እነግርሃለሁ።
እሺ። ዲዛይር ይኖራል በባንክ ምናምን ፈልገን ነበረ።
ዲዛይር እም፣ በባንክ ይኖራል ዲዛ- ዲዛይር አለኝ። አዎ። እሺ ወንድሜ፣ እሺ ናሚ፣ እሺ ካሽ አለኝ።
እንትን ነው የሚ-
እ፣ ዲዛይር በለጠፈ ነው አለጠፈ ነው የፈለግህ?
እ፣ በ- በለጠፈም ቢሆን ችግር የለውም። በለጠፈ ይመቸናል። ዋጋ ትንሽ በለጠፈ ስንት ነው? ስንት ላድርግልህ? ሀያ ስምንት ላድርግልህ። በቃ cream dashboard
እሺ። እኮ cash እንትን ነው የሚጠበቅብን።
cream dashboard ሀያ ስምንት ላድርግልህ እና እም፣
cash ስንት መሰለ? ስምንት ከሆነ እ፣ cash ሀያ ስምንት እ፣ ስምንት መቶ ሺህ ባንክ እናደርግልሃለን። ሁለት ሚሊዮን cash
cash ለሚሊዮን አዎ ስንት ሺህ ሄደ ነው የለጠፈው?
እ?
ስንት ሺህ ሄደ ነው የለጠፈው?
ወይ ሰባት ሺህ ሰባት ሺህ ሰባት ስምንት ሺህ አዎ አዲስ ነው ትንሽ ሺህ ዜሮ ስምንት ነው ሺህ ዜሮ ስምንት ነው ባንኳን ትንሽ ጨመር አታደርግልኝም?
አይሰጡማ
እ?
መወሳሸት እንዳይሆን እንጂ አንድ ሚሊዮን ድረስ ሊሰጡኝ ይችላሉ አይታወቅም ግን አንድ አዎ፣ ሚሊዮን እኮ- ከከለከሉን በስምንት መቶ ነው የምንዋዋለው